ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ ጊዜ ከቢጃ ኢትዮጵያ ልከለ ደመኛችን መስመሩ ተቋረጠ።
አዎ እንትን ኦክሲጅን ትንሽ የሚያሰነፍት ነገር አለው መሰለኝ። ሰዓት ላይ ዲስፐንሰሩ ላይ ይሁን ባለሙያ ቴክኒሻል ፈልጌ ነበር።
እሺ ደመኛችን ላይ ቁጥሩትን ወይም ቲን ነበሩትን ይንገሩኝ።
እ ሁለት ዜሮ ሁለት ዜሮ
እ አርባ ሰባት አርባ ሰባት አርባ ዘጠኝ አርባ ሰባት
አ- አርባ ዘጠኝ ቀጥሎ እሺ
አስራ አንድ ስልሳ
አስራ አንድ ስልሳ አስራ አንድ ነው የጀኔ አለባቸው
ደምያችን
እሺ መጥተው እንዲያውልኝ ሚኪ ደውል ብሎኝ ነው መጥተው ቼክ እንዲያውልኝ ስለምንሽ ሆቴል ነው ደመኛችን?
እ?
ስለምንሽ ሆቴል ነው?
አዎ ስሜነሽ ወስ ልክ ነው እሺ የእርሶን ስም ይንገሩኝ።
የመሐመድ አህመድ
ማን አሉኝ?
መሐመድ አህመድ
እሺ አሁን በደውልበት ስልክ ለያዘው
አዎ በዚህ በዚህ ስልክ ያዥዋል ለዚህ ስልክ የት አካባቢ ነው የሚገኙት?
ካራ እዚህ ኮተቤ ካራ ቢሮች ዝቅ ብሎ
ካራ ኮተቤ ምኑ ጋር ነው?
እዚህ እናንተ ጋዝ እናደርጋችሁበት ይሄ ኮተቤ ካራ ስጋ ቤቶች አሉ አይደል
ይቅርታ ደንበኛችን ድምፅ ጠፋብኝ። ኮተቤ ምኑ ጋር አሉኝ?
ኮተቤ ካራ አይደል ስጋ ቤቶቹ ስጋ ቤት ወይም የእናንተ አዲስ መጋዘን ያዛችሁበት አካባቢ ሄሎ ሄሎ